ሄሎ ሰላም ሰላም፣ ጤና ይስጥልኝ ቤተሰቤስ ከዳር ነው እባክዎን ልርዳዎ?
አሁን ደውዬ ነበረ።
ሄሎ ሄሎ ሄሎ አይሰማም?
አቤት። ሰላም ጤና ይስጥልኝ ቤተሰቤን ነው የደወሉት።
አሁን ደውዬ ነበረ እና ገብቷል ላይ ነበረ አንድ ይዝድዋል ይቅርታ አባቴ ድምጽ በጣም አይሰማም እና ሄሎ
አይሰማም?
በጣም ድምጽ ዝቅ ብሏል። ምን ነበረ?
withdrawal አድርጌ ነበረ እሺ
እና አሁን ደውዬ ገብቶልሃል ላይ ነበረ ሁለት ሰዓት ግን አልገባም።
ይሄ ነው ይሄ ነበር ስልኩ።
አለም ዜሮ ዘጠኝ አስራ አምስት ስምንት ሁለት
ይቅርታ አባት ትንሽ ድምፅህን ከፍ ታደርግልኛለህ? እየተሰማኝ አይደለም።
አስራ አምስት ሰላሳ ሁለት አስራ አምስት ሰላሳ ሁለት እሺ ዜሮ አራት
ዜሮ አራት ሰማንያ አራት
የመቼ ነበረ?
የዛሬ የዛሬ ገብቷል ዛሬ ብላኝ ነው ያልከኝ?
አዎ ገብቷል ብላኝ check አድርገው ብላኝ ግን የለም ቴሌብር ላይ ስንት ብር ነው?
አንድ ሺህ አምስት መቶ እና ሁለት ሺህ አምስት መቶ
ሁለት ሺህ አምስት መቶ እና አንድ ሺህ አምስት መቶ በሳንቲምፔ ነበር ዙሪያ ያደረግከው። አሁን ነው አይደለ ያደረግከው?